ሄሎ ሄሎ ጤና ይስጥልን።
ወይ አብረን ስለ ሰላም ናት።
እግዚአብሔር ይመስገን። አቶ አህመድ ነው አይደል?
አዎ አዎ፣ ሰላም ናት። አልሐምዱሊላህ። እንዴት ነህ? ሰላም ናት።
አ- አለሁ አለሁ። እንዴት ነው?
ሰላም ናት። አልሐምዱሊላህ። ትንሽ አለ።
እኮ ስራ አልተመቸኝ ነው ወደ site ሌላ ቦታ ስለሄድኩም እም ለዛ እኮ ነው ስላልተመቸኝ ነው። እዛ አዳዋ ዙሪያ አይደለም አሁን ያለው ካለ site ሌላ ቦታ ስለወጣሁ ነው።
okay ነው። አይ እኔ ምናልባት ቢሮ ከመጡ ብዬ ነው።
አረ ችግር የለውም በቃ እኔ አሁን ኮንዲሽን እንትን ስላገኝ ነው እንጂ ለራሴ ስልኮ መጣ ችግር የለውም። እሺ